ተመሳሳይ ትሆን የማለት ሰው ከሌለ ቤት ቤት ነው የምንረዳው። ሄሎ አዎ፣ ችግር የለውም።
ሄሎ ሰላም ጤና ይስጥልን። ቤት ቤት
ሮች ትልን እንዴት ነው?
ሰላም ትናንትና ብር ከቴሌ ብር ወደ ቤስት ቤት ልኬ አልገባልኝም። ይገባል ያሉ እሷ ጠብቂ ተብዬ ጠብቄ አልገባልኝም። ሚሴጅ ሁላክ ተብዬ ልኬ ያለው እስካሁንም አልገባልኝም።
ማን ልበልህ? ቴሌግራም ስምህን
normal በዚህ ስልክ የወጣ ነው። ወዲ ይባላል።
ስሙን ንገረኝ። የቴሌግራሙን message ኡን የላክበት
ኑረዲ ለቀስ
hello
አቤት
የቴሌግራም ስሙን ንገረኝ።
ኑረዲ ለገሰ
hi በለኝ ብየው ነበር እኮ hi አይለኝም። ከላይ እንዳገኘው አዎ አይ ብዬሻለሁ እኮ
ኑረዲን ኧረ የሚል የለም። ሀይ አላልከኝም። ከላይ የለም።
በቤስት ቤቱ እንትን ነው አለ እንደምልክልሽ ዜሮ ዘጠኝ ዜሮ ሶስት
አረቤ እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ አዎ በሱ ላክልኝ። መሴጁን ላከው። እሺ
እሺ እሺ